ሄሎ ሄሎ ሄሎ ሄሎ
ትኬት ክለብ እንደወደቀና እንደ ክለብ ስንት ክለብ እንደጣለኝ ንገሪኝ። አይተስ እሺ እሺ እንገሩኝ ጋሽ እርግዱ አስራ ሶስት እሺ ሰማንያ ስድስት
እሺ ዜሮ አራት ዘጠኝ ዘጠና አስራ ሶስት ሰማንያ ስድስት ዜሮ አራት ዘጠና ዘጠና አዎ።
እሺ አንድ team ነው የወጣው አንድ ደግሞ postpone እንዲሆን የተራዘመ ጨዋታ አለው ሀያ አራት ሰዓት ሲሞላው የሚታረም አዎ።
ግን አንድ lost ወጣ ነው ቲኬቱ lost ነው አዎ።
እሺ።
እሺ፣ ሌላ ሌላ ነገር አ፣ ሌላ እ አስራ ሶስት እሺ ሰባ አራት እሺ ሰላሳ ሁለት ሀምሳ አራት
እሺ ይሄ በአራት በሶስት ጨዋታ lost ነው
በሶስት ጨዋታ አዎ እሺ እሺ ሌላ አለ የለም የለም።
እሺ መልካም ቀን